ዳዊት
hello ጤና ይስጥልኝ።
አብሮ ስሆን ገና አልደረሰኝም ውዴ። ምንድን ነው ችግሩ?
እሺ ደንበኛችሁ በዚህ ቁጥር ነበር ያስመዘገቡት?
አይ ዜሮ ዘጠኝ ዜሮ ሶስት ነው።
ስንት አሉኝ?
ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት
ሰላሳ አራት ወንክ
ሰላሳ ዜሮ አራት ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት ሰላሳ አራት ሰላሳ አራት
ሰማንያ ሰባት ሰማንያ ሰባት
አስራ አራት አስራ አራት እሺ ደንበኛችን እዚህ ጋር እንደሚያሳየኝ እ፣ ጉዳዩ ተላልፎሎታል። ሙስጠፌ ኖት አይደለ?
እም፣ ጉዳዩ ተላልፎሎታል። ተስተካክሎ እንዳለቀኝ አደውለን እናሳውቀውታለን።
እሺ።
እሺ ሌላ የምረዳውት ነገር አለ?
አይ የለም።
ስለደወሉ እናመሰግናለን።